ብሔረሰቤ ምን አይነት ስልክ ቁጥር እንዳመጣችሁ ግን አናውቅም።
ምን ሆነብህ?
ኧረ በስመ አብ ምጥ ምጥ ነው የሆነብን።
ምን?
ሰባ አምስት ሀምሳ አንድ እማ
ሰባ አምስት ከሁለት ሀምሳ ሰዓት አንድ በኋላ አ- አርባ አምስት ብር ይላል።
ሰባ አምስት ሀምሳ አንድ ከሁለት ሰዓት በፊት ነው የገባው ማለት ነው። አስራ አንድ ደቂቃ ኧረ ሆኖታል።
እኔ አሁን ነው ሁለት ያልኩት።
ሰዓት ከሆነ አሁን ነው ያዝኩት። አሁን ነው ያዝኩት።
እስኪ አንድ ቤት ደቂቃ ስንት የሆነው።
ሰዓት እንደገባ
እኔ ጋር ደቂቃም አይሆነው።
ጠብቀኝ። አንተ ጋር ሳይሆን system ኡ ላይ በገባው አይደለም እያዘው
እኔ ከያዝኩት ነው እንጂማ አንተ ከያዝከው አይደለም system ኡ ላይ ከገባው ነው የሚያዘው።
እንደ ኧረ ተው ማርያምን እንደዚህ ያያል። እሺ እውነት እዚህ ነው።
እሺ